تتوظفن تتوجي
ሄሎ ሀያ ሶስት ሀያ አምስት ቆየ ነው ቆየ ቆየ አንድ እሺ እሺ እሺ
አዘሻል ሄሎ ወየማ
አሁን ሰላሳ ሁለት
ወየ ወየ
ቆይ እስቲ ላናግራቸው ሄሎ ጆ እንዴት ነህ አሎ ልጅ ክስ ነው ይቅርታ እሺ እያናገርኩ ስለነበረ ነው በጣጣ የለም
ቱቱን ያለው አሁን አዎ ቱቱ ጋር ነኝ አሁን እሺ አቅርብልኝ እስኪ
ሄሎ
ሄሎ ጤና ይስጥልኝ ቱቱ ገርጂ ነው
አዎ እሺ በ order number መቶ አራት ሀያ ሶስት ሀያ አምስት order አልተቀበላችሁ order አልተቀበልንም ነው
ስለዚህ ምግቡ አልተሰራም አይደለ ምግቡ አልተሰራም አዎ እንደገና ይሰራ ግን አልደወሉልንም እ
text ም አልገባም አልተደወለምም ነው አልተደወለንም እኛ ጋር ገርጂ ሴትም አልገባ አልተደወለም አልተደወለም እሺ በቃ ካንስል ነው እሺ እ አይሰራም እሺ ካንስል ነው አይሰራም እሺ እሺ እሺ እሺ
ሄሎ ጆን ጥለውጣ እሺ
ይልጣ ጥለውጣው
አይዞሽ አይዞሽ እናት እግዚአብሔር ማች አሚን አሚን በቃ ጥለውጣ ካንስል ይደረጋል